ሄሎ ሄሎ
ወይ ሰላም ጤና ይስጥልን ባንክ ኢትዮጵያ።
አብሮ ይስጥልን። እንዴት ናችሁ?
እግዚአብሔር ይመስገን ሰላም ነው።
አለው ይመስገን ነው። የሆነ ማስታወቂያ አይቼ ነበር የደወልኩት።
እሺ
እ የበጎ አድራጎት ማህበራት በዚሁ ድንቅ ልጆች ቀረጻ ላይ ለመታደም ነበር።
ለመት- ለመታደም እሺ ይቻላል።
ምንድን ነው ማድረግ ያለብኝ?
ድርጅቱን ይነግሩኛል እርስዎ እ እ
ከየት
እኔ የምደውለው ከአዳማ ነው ናዝሬት። የድርጅታችን ስም አናሲሞስ የበጎ አድራጎት ድርጅት ይባላል።
እሺ አንዴ ጠብቁኝ መስመር ላይ ከይቅርታ ጋር እሺ።
እሺ የበጎ አድራጎት ስሙ ምንድን ነው አናሲሞስ የበጎ አድራጎት የድርጅቱ ስም
አናሲሞስ የበጎ አናቲሞስ አድራጎት አዎ።
ስልክ ሊያዝ
እሺ
ዜሮ ዘጠኝ የእርስዎ ስም ማን ተወካይ ነው እዛ ድርጅት እ የድርጅቱ ስራ አስኪያጅ ነኝ እኔ።
እሺ ስሞትም አለበት
ጆን ማሙሽ ይባላሉ።
ጆን ማሙሽ እም
ስልክ ሊያዝ አቶ ጆን
እ ራሱን ዜሮ ያልሽው ስልሳ ሁለት እሺ ዜሮ ዘጠኝ ስልሳ ሁለት ዜሮ ሁለት ዜሮ ሁለት እሺ አስራ ሰባት አስራ ሰባት ሀምሳ ስምንት
እሺ እናመሰግናለን። እ፣ ይዤዋለሁ። ቀረጻ በሚኖርበት ሰዓት እንደውልሎታለን።
እኔ የምለው እሺ እንትን ነበር ሄሎ እ፣ ወይ ይሰ- ይሰማኛል።
subscribe አንድ ሺህ አምስት መቶ subscribe ማስደረግ የሚል የሆነ እንትን ወጥቶ ነበር እና ቆየ ነው እሱ።
የቆየ ነው
አዎ፣ እንዴ? እሺ በቃ ከትላንት ወዲያ እንትን ላይ አይቼ አዎ።
ነው። አመሰግናለሁ።
ምን ላይ? እሺ እናመሰግናለን። መልካም ቀን።
እሺ እሺ